ምን አይነት ህዝብ መረጃ ልስጥ?
ከቪዛ ነፃ የውጭ ሀገር እንትን okay free አገር ቪዛ ነፃ።
okay አ?
free- free visa የሆኑ ሀገራትን ነው ማወቅ የፈለጉት?
አዎ።
እሺ ደንበኛችን አንዴ መስመር ላይ ይጠብቋል። ደንበኛችን መስመር ላይ ኖት።
አዎ።
እ፣ ሩዋንዳ፣
እሺ።
ኬንያ እየጻፉ ነው።
አዎ።
እ፣ ሲንጋፖር፣
ሲንጋፖር። እሺ።
ጋምቢያ፣
አየ በምን አይነት መስፈርት ነው? አይ ዛምቢያ ሌላም አለ።
አዎ እ፣ ሀገራቱን ነው አይደል? ንገሩኝ እ፣ ንገሪኝ ያሉ- ያሉኝ አዎ።
ደንበኛችን።
አዎ። አዎ።
ስለዚህ እነሱን ሀገራት ናቸው free visa የሆኑ ሀገራቶችን ነው እየነገርኩት ያለሁት።
እሺ።
እየጻፉ ነው።
አዎ።
እሺ ኬንያ ብለዋል።
ኬንያ። አዎ።
እ፣ ሩዋንዳ፣ ሩዋንዳ፣
ጋምቢያ፣ ዛምቢያ፣